ጤና ይስጥልኝ።
hello ጤና ይስጥልኝ።
እሺ አምቡላንስ ፈልገን ነበረ።
አሁን ደውላችሁልኝ ነበር።
አይቻልም አልሽኝ። ከ private ወደ እንትን okay፣ ወደ private መንግስት?
ነው ያላችሁት?
እ?
private ነው ያላችሁት? አሁን አይደለም መኖሪያ ቤት ነው። ከመኖሪያ ቤት ወደ ዘውዲቱ ነው።
ዘውዲቱ መንግስት ተቋም ነው። maybe referral ነገር ካላችሁ ወይ catchment ያለበት ጤና ጣቢያ ከሆነ ያላችሁት refer አጽፋችሁ መምጣት እንችላለን፣ communication ኡን confirm አድርገን። እንደዛ እህ።
ካልሆነ በስተቀር ግን ቀጥታ ከመኖሪያ ቤት መሄድ አንችልም። ለዛ ነው እሺ፣ እሺ፣ ይቅርታ።
እሺ መሪ፣ እሺ፣ እሺ።